ይበታል። ከተው አይ ማመልከት ጠዋት እንትን ማመልከት አስገብቼ ነበር የማሽን እና እስካሁን አልደወለልኝም።
ጥገና አስመዝግበው ነበረ ጠዋት።
አዎ አስመዝግቤ ነበር፣ እስካሁን ግን አልደወለልንም።
በዚህ ቁጥር ነው ያስመዘገቡት ደንበኞች።
No በዜሮ ዘጠኝ ሰማንያ
በሌላ ቁጥር ነው ያስመዘገቡት።
አዎ አዎ እሺ ዜሮ ዜሮ ዘጠኝ ሰማንያ
ሰማንያ ስልሳ አራት ስልሳ አራት ሰላሳ አምስት ሰላሳ አምስት
ዜሮ አራት
እሺ አንዴ መስመር ላይ ቆዩ።
እሺ
ዳሮን ባርና ሬስቶራንት ነው ደንበኛችን።
አዎ አዎ አዎ አዎ እሺ ኮተቤ ደንበኛችን ዜሮ ሁለት አዎ ከሁለት ሰዓት በፊት አስመዝግበው ነበረ አልመጡሎትም።
አዎ፣ አልመጡም። አዎ ማሽኑ አቁሞ ነው ያለው እና ትናንት እሺ ጀምሮ ደንበኛችን ምናልባት መንገድ መጨናነቅ እ, አጋጥሟቸው ሊሆን ይችላል ያልደረሱሎት፣ እሺ።
ነገር ግን ይመጣሉ ይጠብቋቸው።
እሺ በዚህ በዚህ አጋጣሚ ኦክሲጅንስ ተመዝግቧል። ወረፋ ነግሬያቸው ነበር። ስታይል ሊቆም።
ኦክሲጅንም አስመዝግበው ነበረ።
አ አዎ ተመዝግቦሎታል።
እሺ እሺ ቁጥሩ መለያ እንትኑ እኮ እንትን ተመዝግቦሎታል ደንበኛችን።
እሺ ሌላ መረዳት ነገር አለ አይ አመሰግናለሁ። በቃ እንትን ነው።
ደንበኛችን? ሌላ መረዳት ነገር አለ?
የለም ይሄ በቃ
እሺ ስለ ደወሉ እናመሰግናለን። መስተንግዶ ላይ ያሉትን ሀሳብ ከሚሰሙ ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እቺ መልካም